ሄሎ አቤት
ታነሽ ከቺፕቺፕ ነበር ምደውሎት።
ዋዬ
ይቅርታ ከዚህ በፊት ገብታ ነበር እርሶ ግሩፕ ላይ ሽንኩርት ላይ።
እሺ ዋዬ
ሄሎ ይሰማዎታል?
ይቀንሳል ይቀንሳል ዋጋ ሄሎ ሰባት ከአምስት እንኳን ሄሎ
ሄሎ አይሰማ
መልሼ ልደውልልሽ ነው።
እሺ